ሄሎ
ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልን።
ምን እ ልታደርግ?
ኦንላይን እንትን ማ- ታስተምራላችሁ?
አዎ ወጌሻ ነዋ።
አዎ
እና እንዴት ነው መመዝገብ የሚቻለው?
እኔ በዚህ መመዝገብ እችላለሁ። መዝግቦች
እኮ እንዴ መመዝገብ ይቻላል፣ ግን እንዴት ነው የምከታተለው?
እሺ፣ data ልመዝግብና ያለውን information እነግርዎታለሁ። ስም ማን ልበል ታደረች ታደለች ማን ደረጀ
አድራሻ የት ነው? ታደለች ሐረር
ስልክ ልሰጥ ታደለች ዜሮ ዘጠኝ
አስራ ዘጠኝ አስራ ዘጠኝ ዜሮ ስምንት ዜሮ ስምንት ስልሳ ስድስት ስልሳ ስድስት ዘጠና ስምንት
እሺ ታደለች። ማስታወቂያው ምን ላይ ነው ያዩት?
እ እንትን እ ዶ- እንትን እሑድ ለታ የሚያቀርበው የእሸቱ እንትን ላይ
እሺ በኦንላይን ከሆነ የምትማሩት እ ትምህርቱ የሚሰጠው በሳምንት ለሁለት ቀን ነው።
እሺ
ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልክልዎታለን። ማየት ከጀመሩበት ሰዓት ጀምሮ link ኡ ለሀያ አራት ሰዓት ነው የሚያገለግለው። ከዛ በኋላ link ኡ ይጠፋል ማለት ነው። በሳምንት አንድ ቀን ለሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር Google Meet የሚዘጋጀው ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ ማለት ነው። አከፋፈል ሁኔታ አጠቃላይ ትምህርቱ የሚሰጠው ሀያ ሰዓት ነው። የአንድ ሰዓት ዋጋ ሰባት መቶ ሀምሳ ነው። ክፍያችን አስራ አምስት ሺ ነው።
እ ዛሬ ነው የሚከፈለው?
ትምህርቱ የሚጀምረው መጋቢት አስራ ስድስት ነው።
okay እና ክፍያው እሷ
ከዛሬ ጀምሮ እኔ ስለመዝግቦትና መክፈል ይችላሉ። account ልክልዎታለሁ፣ text አደርጋለሁ። በዛ account ላይ ማስገባት ይችላሉ።
እ
ለመዝግቦት
ማ- ስንት ነው እንትኑ?
አስራ አምስት ሺህ
ኦ- ወይኔ በጣም ብዙ ነው። አስራ አምስት ይቅርታ። እሺ እማዬ ቆንዴ እንትን ልበልና ችግር የለውም ችግር የለውም።
እሺ እሺ እሺ መልካም ቀን። እሺ እሺ